ሄሎ አለም ፀሐይ እንዴት ነሽ?
ደህና ነኝ ደህና ይመስገን።
ነሽ ገንሽ ያስመኝ?
ደህና ነኝ ወይንሸት እንዴት ነሽ? ደህና ናችሁ?
ሰላም ነሽ?
ሰላም ናችሁ? ስራ ጥሩ ነው?
ሁሉ መልካም ታክሲሽ ይመስገን።
ይሰማል? አለም ፀሐይ በእናትሽ የሆነ የራሴ ጉዳይ የሆነ ነገር ሊመጣልኝ ብሎ ከባህር ዳር እ ፋክስ የለንም እዚህ የላችሁም ቢሮ እናንተ ከገባን ማለት?
ጭራሽ አዎ።
እ?
አዎ እዚህኛው ቢሮ ከገባን የለንም ጭራሽ አደለ የኔም አዎ።
እኮ በቃ ስለማልጠቀምበት አሁን እዛ ኔትወርክ ስለማይሰራ አሃ በዋትሳፕ ምናምን ሊልኩልኝ አልቻሉም ነበር።
ኔትወርክ ደግሞ እዛ የለም የለም አሉ። አዎ ወይኔ ምን አባት በቃ ይላል ችግር የለውም አለም ፀሐይ ካለሽ ብዬ ነው። እሺ አመሰግናለሁ። እሺ አለም ፀሐይ እሺ